ጤና ይስጥልን ቢጂአይ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳው?
ቢጄ ኢትዮጵያ ፋሲል ሙልጌታ እባላለሁ። ከደብረ ብርሃን ለምን ደውሎ ቢጄ እንትን ቤት ክፍያ ክፍያ ተቋርጦብን ነው።
ደንበኛችን ይቅርታ፣ እኛ የ DStv የቢጂአይ ነው።
አ አ
Okay፣ እሺ፣ እባክዎትን መስመር ላይ ጠብቁኝ። ደንበኛችን ይቅርታ መስመር ላይ ስላቆየሁት። የቢጂአይ ደንበኛ ኖት?
አዎ።
እሺ እባክዎትን ቢጂአይ ID ዎትን ይስጡኝ።
አቤት ቢጂአይ ID ዎትን ይስጡኝ።
ወይሽ አንዴ ትሰውሽ ቢጄ ID ይበቃና እሺ እሺ ይቻላል።